ጤና ይስጥልኝ። ሄሎ ቪዛ ሊዲያ ነኝ። የባኮት ምን አይነት የጉዞ መረጃ አለበት?
እስቲ በደንብ ድገሚው አንዴ።
ጤና ይስጥልን። ሄሎ ቪዛ ሊዲያ ነኝ። የባኮት ምን አይነት የጉዞ መረጃ አነስጦት?
በኦሮምኛ
አከም ጅርቱ ሄሎ ቪዛ ሊዲያ ዳማ ሎዴ ፈኖ የመለከሚ ስንቲሙ
እንትን እስኪ ዞር በይ። እሺ፣ ትንሽ ከፍ አድርጊ። እስኪ ማይኩን ትንሽ ከፍ አድርጊ።
ወደ ላይ
እስቲ አሁን አውሪ።
እሺ። ጤና አካውንት ይስጥልን።
ውስጥ ነው።
ኦሮምኛውን ኦሮምኛ ኦሮሚፋ እሺ። አከም ጅርቱ ሄሎ ቪዛ ሊዲያ ዳማ ሎዴ ፈኖ የመለከሚ ስንቲሙ በቃ ማይኩ እንደሱ ነው መሆን ያለበት። እሺ፣ ዝቅ ማለት የለበት፣ ከፍ ነው ማለት ያለበት።
እሺ።
ካፍንጫሽ ትንሽዬ ነው ዝቅ የሚለው ትንሽ እሺ።
እሺ።